ሰላም ጤና ይስጥልን ቤት
ኮንፈርም እንታደርግልኝ ነበር።
እሺ እሺ ንገረኛ ቤት ቤት ቁጥር
የዘጠኝ አስራ ሁለት የደወልክበት ነው።
የራሷ እሺ ስንት ብር ነው?
ሀምሳ
ሀምሳ ሺ ሙሉ ቀን ወጋየሁ ነው አይደል?
አዎ
ይኸው approve አድርጌልሃለሁ። ትንሽ ደቂቃ ጠብቀውና ይገባል። እሺ እሺ፣ እሺ። እናመሰግናለን። እሺ